hello hello አለሁኝ እንትን ነበር ለመጠቆም ነበር።
እጹብ ድንቅ ልጅ ለመጠቆም ፈልገው ነው?
አዎ
እሺ ይባላል። የስንት ዓመት ልጅ ነው?
እ ሶስት ዓመት ከሁለት ወር
በደንብ ማውራት ሴት ነው ወንድ ነው? ይቅርታ።
ሴት ናት።
በደንብ ማውራት ትችላለች? መድረክ ላይ ውይ በጣም ትልቅ ሰው ቢያንስ ተሰጥኦ አላት?
እ? እ?
እሺ ምንም ትናት ለእርሶ በሰፈር የሚያውቋት ነች ወይስ ልጆት ነች?
እ፣ ለእኔ ይሄ የባለቤቴ ዘመድ
ሙሉ ስሟና የቤተሰቦቿ የእሷ ነው አዎ የህፃኑ ርብቃ የእኔ አካል ርብቃ ማለት ርብቃ የእኔ አካል
ርብቃ የኔ አካል አዎ
እሺ ሶስት ዓመቷ ነው እና ስልክ ቁጥር እናንቺ እ? እ?
ስልክ ቁጥር የቤተሰቦቿ
የቤተሰብ ስልክ ቁጥር አዎ እሺ አንዴ ጠብቂ ያው ስንደውል ህፃኑ
ምን አልሽ
ስንደውል የስልክ ጥያቄ ሲጠራው እንደውላለን እና ህፃኑ
አዎ እሺ እሺ ጠብቂኝ አንዴ እሺ ዜሮ ዘጠኝ አስራ አንድ እ፣ ስልሳ አራት አስራ አንድ ዘጠና ሰባት
የት ነው አለ
ምን አልሽ የት አካባቢ ነው አለ እ፣ አሁን ላይ አዲሱ ገበያ
የእሱን ስም አለ
እኔ ህሊና ህሊና መላኩ አ፣ ይቻላል እኔ እገኛለሁ በዚያ ዜሮ ሁለት አ እናመሰግናለን። ደውላለን።
እሺ thank you